ሄሎ ሄሎ
ሰላም ጤና ይስጥልን። ቴሌዊ
አብሮ ይስጥልን።
አለን። ምን ልርዳዎት?
ትኬት ምናምን አለ ደውል ተብሎ ነበር በ message የተላከልኝ።
እሺ ቴሌቪዥን game ነው። ጌሞቹን ሲጫወቱ ሽልማቶች አሉት።
okay ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና
ኮኮብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
እሺ
ሶስት ቁጥር ላይ ለመጫወት ለመጫወትን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚላለ አ እርስዎ ባለዎት ትኬት ጌሞችን ይጫወቱ፣ ድሎትን ይሞክሩ።
እሺ እሺ እሺ